منين؟
انا سليم في بيت راهي لنا باكم نرضى
راه باش فهمتني
هنا
الو يعطينا السلام
سلام سيسر منو الزبيب كان
ሲተር ብር ውዝሮ አድርግተን እስካሁን አልገባም። ቆይ ቆይ እያላችሁ ሶስት ቀን አላችሁ ሶስት ቀን ደረሰ። ምንድን ነው እንዴት ነው?
አዎ የሳንቲም ፔይ የሁሉም customer ነው እሺ ሰኞ ነው የሚገባላቸው ብለዋል ነገ
እ?
ነገ ነው የሚገባው የብዙ customer ነው አየር ላይ ያለው ያልገባው እና ነገ ነው የሚገባው እሺ ነገ ይስተካከላል ሰኞ ማለት ነው ዛሬ እሑድ ስለሆነ እየሰሩ አይደለም እሺ እሺ መልካም ቀን